ሰላም ጤና ይስጥልኝ። ቢጫ ኢትዮጵያ ሳንቲ ነኝ። እባክዎት ምን ልርዳ?
ማለት ጤና ይስጥልኝ።
አብሮ ይስጥልን።
አሜን። ሰላም ነው።
እግዚአብሔር ይመስገን።
አዎ ባለፈውም ደውዬ ነበረ። የእንቁ ክምችት ብዙ ነበረ። ለሰፈሬ ሰው ሁሉ ተሰጠ። ለእኔ ለምን እንዳልተሰጠኝ አላውቅም።
እ፣ ደውለው ነበር አስመዝግበው ነበረ ነው።
አዎ ደውዬ ነበረ። አጋጣሚ TIN number ቁጥር ሲጠፋኝ መልሰ መልሰ እንደውላለን ወይ ነገር ብለው ነበር። አልተደወለም። አ- መስመር ላይ ያሉ ደንበኛችን ቆይተዋል። አዎ ድምጾት ይቆራረጣል።
እሺ፣ ካ- ካመለከቱኝ ቆይቻለሁ።
እሺ ሰ- TIN number ኦትን ይንገሩኝ። እሺ ሁለት ዜ- ሁለት ዜሮ ሄሎ ሄሎ